ሄሎ ሄሎ ጤና ይስጥልን አቶ ሳሙኤል ኖት እንዴት ዋሉ? ከዊ ፕላስ ሶሉሽን ነበረ ምደውልሎት
ነበር ደውዬልህ ነበረ ሊንክ ሊንክ ተልኮልህ ነበር ሪ አያደርኩኝ ግን ትራክቱሪ ነበር ያልኩሻት አልተላከልህም
አይመስለኝም እህ እህ እህ።
አላገኘሁም እሺ በቃ ሊንኩን ከንሎት ያሉ እሺ እናመሰግናለን